ሄሎ ሄሎ፣
ሰላም ነው እናቴ?
ሰላም።
ምን ነው ችግሩ? የገንዘብ ማይለቀቅ ምን ነው ችግሩ?
የኢፌች ነው።
አ እኛም ተደጋጋሚ እየጠየቅን ያለው ገቢ እያደረጉልን አይደለም ያሉት። ለዛ ነው
እንዴት ገቢ አላደረጉልንም፣ እየሰራን ነው እያሉ እስካሁን ያሉት።
አላስገቡም?
አላስገቡልንም።
ታዲያ ለምን አስገብተናል የሚለው የምናገር ያለው?
ያስገቡት የግማሽ መኪና ነው። ለዛ ነው እሺ
ሙሉ መኪና አላስገቡልንም። የቀረውን ደግሞ ዛሬ እናስገባለን ብለውን እየጠበቁን ያለ እየጠበቅን ያለ ነው።
የዚህ መኪና እስኪ ያው አስገቡታ አላስገባም የማጠይቅልን እሺ ስንት ነው?
ኤ ሆኖ ዜሮ ስ- ስድስት ኤ ዜሮ ስልሳ ሰባት አርባ ስድስት ስልሳ ሰባት አርባ ስድስት አዎ እም?
ቆይ እያየሁልህ እሺ የእርስዎ ገቢ ተደርጓል።
እም?
payment ገቢ መደረግ ገቢ ተደርጓል። ነገር ግን payment ኡ ሙሉ ስላልተከፈለ የሁሉንም ሹፌሮች አንዴ ነው የምንከፍለው። ለዛ ነው እና አሁን ዛሬ የገባ ነገር የለም ማለት ነው።
እስካሁን አላስገቡልንም። አሁንም እዛ የኛ ሰዎች አሉ። እስቲ እ፣ የዚህ መኪና ያልገባ ማለት ነው።
ገብቶልታል። የእርስዎ ገብቷል።
የስንት ወር የአንድ ወር ነው የገባው የሚ
እና ወደ account ተላከዋል አልተላከም?
ገና ገቢ አልተደረገም። ለዛ ነው
ወይ ጣጣ! እና ነገ እንደገና እሑድ ልትል ነው እንደገና ቀዳም እሑድ ልትብላችሁ ዘጎ ነው እንደዚህ ያደርጋችሁ
እኛ እኮ አይደለንም እነሱ ናቸው ገቢ ያላደረጉልን። እኛ በተቻለን አቅም እንዲያስገቡልን እየ- እየጨቀጨቅን ነው ያለ ነው።
አዎ ለዛ ነው እያስገቡልን አይደለም። ሰዎቹ ስብሰባ ወጥተዋል። ስብሰባ ጭራሽ ላይ አላስገቡ ናቸው አላስገቡ ማለት ነው።
እያሉ ነው ያሉት። አዎ
okay ጥ- በቃ ከእነሱ ነው አሁን ተይ፣ ከእነሱ ነው እዚህ ጋር ማን እንትን እናደርጋለን። እነሱ አስገብተናል ብሎ እናንተ ደግሞ አልገባልም እያላችሁ አይደል? ከእነሱ ጋር ነው ብዙ ከገባ ለምን እንትን እንላለን እንከፍላለን።
እህ፣ በቃ እሺ፣ ደህና እሺ ችግር የለም።